ጤና ይስጥልኝ።
ክብር ይስጥልኝ።
ከአሪፍ ነበር የምደውለው። ሳምራዊት እባላለሁ።
እሺ
እሺ ደንበኛችን እ ያልኩትን አልተረዱኝም መሰለኝ። ኮፒ እ።
ፔስት እ፣ ኮፒ ፔስት ሳይሆን የሚልኩልን screenshot እህ።
አንስተው text ኡን screenshot አንስተው ይላኩልን።
እሺ በዚህ ነው ልሚልከው?
አዎ ቴሌግራም ላይ የተላከው ያለው እዚህ ጋር copy paste የተደረገ text message ነው።
እህ።
copy paste ሳይሆን ፎቶ እያነሱ ይላኩልን እያንዳንዱን ማለት ነው። እዚህ ጋር የሁሉንም መርሐባ
እሺ ደንበኛችን መርሐባ